ሄሎ ሄሎ ጤና ይስጥልኝ።
ሄላ አዎ ጤና ይስጥልኝ።
ሰላም
እ፣ እንትኑ የቤት ቤት ኮዱ ረሳው ላኩልና
ምን አልከኝ?
የቤት ቤት መጫወቻ ኮዱ ረሳቻለሁ።
ያንኑን ኮድ ወንድሜ።
የቤት ቤት መጫወቻው እንትኑ
ኦኬ ቤት ቤት ስለረሳው ኮዱ ተገላ ላኩልኝ። ፎርጌት ብዬ እንዳለች ደግሞ ይ- ይመጣል ወንድሜ ሞክረው። እሺ ኮኔክሽን ስለሌለ ነው።
እ ኮኔክሽን ይሆናል እንጂ እየሰራ ነው። እሺ ያዋ ወይ ፎርጌት ተገለ ብዬ እንዳለኛ እ
ሄላ
አ ወይ ፎርጌት ብዬ እንዳለኝ ገባ አ አ አሁን ደግሞ አልገባልኝም አለ። እሺ ወይ እንትን
እሺ እንሞክረዋለን። እሺ ወንድሜ እሺ ላኩልኝ። እሺ በእናትህ ከ- ከይቅርታ ጋራ ችግር የለውም።
እሺ እሺ